ነው? ሰላም ጤና ይስጥልኝ። መስት ቤት
ከቤት ላይ ወደ አዋሽ ብር ልኬ ነበር። ከትናንት ወደ ነው ሁለት ቀን ሆኖ አልገባም።
እሺ deposit text ኡ ልካልና okay withdraw ን ያደረገው ስንት ብር ነው?
withdraw ነው አዎ፣ አንድ አንድ ሺህ ብር ሁለት ጊዜ
እሺ አንድ በዚህ በደወልክበት ቁጥር ነው?
እ፣ አይደለም እሺ ንገረኝ።
አርባ- ቤት ቤት አርባ እሺ ሀያ ሁለት አስራ አምስት እህ ሰላሳ ስምንት ሰላሳ ስምንት አዎ።
እሺ ቀንድ ሁለት ጊዜ አምስት አምስት መቶ ብር አንድ አንድ ሺህ ብር okay ሁለት ጊዜ
አንድ አንድ ሺህ እና ንግድ ባንክ ላይ ደግሞ ሺህ አምስት ልክ ያለው okay እሺ ቀንድ ስንት ሰዓት አካባቢ ነበር ትናንትና?
ትናንት አይደለም ከትናንት ወደ
ኦኬ